በብዛት ደውል ባልጋጀት ይሄ ብር አይደለም።
ሄሎ ሄሎ እኔ ስለ ሊንኩሽ ነው ሽንብር
ቤት ፈልገን ነበረ።
እሺ አሉን ወደ ዘጠኝ የሚሆኑ ሳይቶች ላይ እ?
እ፣ አሉን ወደ ዘጠኝ የሚሆኑ ሳይቶች ላይ አሉን ምን አልከኝ?
ወደ ዘጠኝ የሚሆኑ site ኦች ላይ አሉን የት አካባቢ ነው ያሉት ምን ምን
ወደ ዘጠኝ የሚሆኑ site ኦች ላይ አሉን ቤት ምንድን መሰለህ ድምፅ ይቆራረጣል።
ወይ መልሼ በሌላ ስልክ ልደውልሎት አንዴ እሺ እሺ እሺ እሺ።